Hello hello አቤት። እ ተቋረጠ።
እም
S one ከሆነ 650 ሺህ ብር ነው። S two ግን አ- እ፣ አሁን ከሁለት ሳምንት በኋላ ነው የሚመጣው። ዋጋ አልወጣለትም እሺ
እና እ፣ አዲስ አበባ ነው የምንገኘው። ለቡ መብራት ኃይል አርሴማ ፊት ለፊት
እ፣ showroom ኡም አለን። እዛ መጥተው ማየት ይችላሉ ስለ ያለውን ነገር።
እሺ እሺ፣ እሺ መልክ- መልካም ቀን።